Hello ሰላም ጤና ይስጥልኝ ቤተሰቦች።
በቴሌግራም እንትን የለሽ መሰለኝ አይላክልንም።
ማን ነው የሚለው ስምህ? የቴሌግራም ስምህ
የኛ ቴሌግራም እ፣ ታምራት ነህ? ሄሎ ቴሌግራም የለውም እኛ የምንፈልግበት ቁጥር ማለት ነው። ቴሌግራም የለንም። ቴሌግራሙ ራሱ በዋትሳፕ
ምን ፈልገህ ነው እንዴ?
አዲስ ኮኔ እንትን ለመቀበል አቀብጥ እኮ ሀይ በለኝ ተብለህ ነው?
እ ሀይ ሀይ ተ- ሀይ በለኝ ተብለህ ነው ቴሌግራም ላይ?
አ እሺ ቴሌግራም አለ አትጠቀሙም ነው?
አ ኦኬ እ፣ ግዴታ እንትኑን የምንልክላችሁ ወይ መሴንጀር ላይ አውሩን።
እ መሴ- መሴንጀር ላይ
መ- መሴንጀር አዎ፣ ፌስቡክ ላይ
እ፣ በፌስቡክ አዎ
ዋ- ዋትሳፕ በ- በሌ- በሌላ ቁጥር የምንጠቀመው ቴሌግራም አለን እኮ።
ምን አልከኝ?
ሌላ በሌላ ቁጥር እኮ ቴሌግራም ትችላለህ፣ እንጠቀማለን።
ችግር የለም። በሌላ ሰውም ቢሆን እኮ ትችላለህ፣ ችግር የለውም። ላክልን፣ hi ብለህ እሺ።
ላክልን።
እሺ።
እሺ አባትዬ፣ እሺ እናመሰግናለን።